ጤና ይስጥልኝ ይሉብሻል። የዛኔ ባንኮች ምንጭ ጉዞ መረጃ እንስጠት። ሄሎ ሄሎ፣ ደንበኛ ሰማ ሄሎ
ሄሎ፣ አይሰማም?
ይሰማል። ክብሪያን
እሺ፣ ደንበኛችን ምን አይነት የጉዞ መረጃ እንስጦት?
አይ እንትንን ወደ አማርኛ ለመቀየር ነበር
ምኑን?
እ፣ ድምፁ በሳወራ በሌላ ነው የሚያወራኝ። ወደ አማርኛ እንዲቀየር ፈልጌ ነበር።
እሺ፣ እሱ ዘጠኝ ዘጠና አራት ላይ ደውሉ ደንበኛችን።
ዘጠኝ ዘጠና አራት ላይ አዎ እሺ፣ አመሰግናለሁ።
እሺ።